Hello አቤት፣ ሰላም ነው።
Best Betting ነው።
አዎ አዎ።
Hello እንትን አዎ።
text አድርጌ ነበር አሁን በቴሌግራም እሺ፣ አንድ ትኬት በስተ text አድርጋችሁ ነበር።
ትኬቱን ትልክልናለህ?
አ- ልክ ያለው አሁን በቴሌግራም እሺ፣ ከዛ- check እናደርጋለን። ማን ነው የ- የሚያስተናግድህ?
እስከ ዳር ድረስ ነው።
እሱ በቃ የላከችልህ ነው ታስተናግዳለች። እሺ፣ እሺ አገናኛ ምንድን ነው ችግሩ? ምን አለ?
ማን ነው ስምክ?
አይ ዘገየ ብዬ ነው ብሩ እንዲለቀቅ
አሁን አሁን ይስተካከልላል፣ ትንሽ ጠብቀን እያለች ነው።
እሺ እሺ እሺ